Hello? ሄሎ ሄሎ ሄሎ።
ሰላም ጤና ይስጥልኝ። ቴሌቪ
ያው ስለ ቴሌቪዥን መረጃ ለማግኘት ፈልጌ ነበር።
የቴሌቪዥን game እየተጫወቱ የሚሸለሙበት ነው። game ኦቹ እየተዝናኑ ነው የሚሸለሙበት። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው አንድ ቁጥር ላይ መመዝገብ፣ ሶስት ቁጥር ላይ ለመጫወት የሚላለ፣ ሰባት ቁጥር ላይ ቋንቋ ይምረጡ። ያው game ኡ ግልጽ ያልሆነ ነገር ካለ game ኡን አይተውት ያሳውቁን
ትኬት ምናምን ለመግዛት
እኮ ደንበኛ አንድ ቁጥር ላይ ደንበኛ ሲሆኑ
ሆኜ ያለው ተመዝግቤ ያለው እንደዛ አ፣ እንደሱ ከሆነ እለታዊን የሚሰጡት እለታዊና ሳምንታዊ አለ። በየቀኑ ሁለት ሁለት ትኬት ያገኛሉ።
ከንትን ከአየር ሰዓት ነው የሚቆረጠው?
ምን አሉ?
ከአየር ሰዓት ነው የሚቆረጠው?
አ
እዛ ነው።
አ
እሺ በቃ አመሰግናለሁ።